ታወቀ ደውዬላትኝ።
ሄሎ ሄሎ፣ አቤት እ ሰላም ከችፕችፕ ነበር የምደውልልዎት።
እ ከችፕችፕ ነው የምደውልልዎት።
እሺ ይቅርታ አቮካዶ አልመጣልኝም ብለው complain አቅርበው ነበር። መጥቶልዎታል?
ትናንት መ- ሁሉም መጥቷል እኮ አንዴ ቆይ አረጋግጬ ልደውልልሽ እሺ ይደውልልኝ እስኪ።